hello customer እንዴት ነህ?
ሰላም ነው?
አለን አለን። withdraw ያደረግከው በ voucher ነው እሺ?
እሺ፣ እና account history ላይ ትገባና እሺ፣ ከዛ voucher history የሚል አለ።
እሺ፣ voucher history ውን እም፣ ቀን ታስገባለታለህ።
እሺ፣ ከዛ ቀኑን አስገብተህ voucher okay።
code ን ታገኘዋለህ።
እሺ፣ voucher code ን ሱቅ ወይ ሱቅ ላይ ታወጣዋለህ እሺ፣ ወይ ደግሞ ወደ Best Bet account ትመልሰዋለህ deposit voucher ብለህ። ለዛ ነው ወደ ባንክ የተላከ አይደለም። እሺ
አሃ፣ እዚያ ውስጥ ነው አዎ፣ ያደረኩት?
ውስጥ ነው ያለው። አዎ አሁን voucher ውስጥ ይገባለሁ ማለት ነው። Best Bet ውስጥ ገብቼ እንደዛ አዎ አደርጋለሁ።
አዎ፣ voucher ኡን አግኝተህ okay፣ ወይ ሱቅ ላይ ታወጣዋለህ ወይ ደግሞ ወደ Best Bet account ትመልሰዋለህ።
እሺ። እናንተ መመለስ አይችሉም?
እኛ አንችልም፣ ጾም እኛ አንችልም customer።
እሺ፣ እሺ፣ እሞክራለሁ። እሺ፣ እሺ አባቴ፣ መልካም ቀን።
እሺ፣ እሺ።
እሺ።